ሰላም ጤና ይስጥልኝ።
ሰላም ሰላም አለን።
እግዚአብሔር ይመስገን። እንትን ባለፈው በ group ላይ እሺ ቲማቲም እና አቮካዶ አዘን ነበረ እና ቲማቲሙ መጥቶ አቮካዶ አልመጣልንም።
አልማዝ ናት።
አልማዝ፣ ሰላም እና ትዕግስት
okay በሰላም group ላይ
ሰላም group ላይ ቲማቲም እና በሰላም አቮካዶ- group ላይ አዎ አቮካዶ ቲማቲሙ መጥቷል።
አቮካዶ ነው የቀረው።
አቮካዶ አልመጣልንም። አዎ
ትላንት አሳውቀው ነበረ ደውለው ይቅርታ።
ትላንትና አሳውቀው ነበር። አዎ ሰላም አሳውቀ ነበር። ከትላንት ወዲያ ቅዳሜ ዕለት አዎ ሰላም አሳውቃ ነበር። ከሰዓት ይመጣል ብለው ነበር። አል- አልመጣም። ጠበቅን። ያው ዛሬ እንግዲህ
ይቅርታ ትላንት ማታ ላይ ግን አልተደወሉሎትም አይደለ ይመጣል ብለው።
አልተደወለም።
okay ይቅርታ። በጣም ያ ማለት የቆየ product ም ስለሆነ አልወጣም እና ለነገ እንዲመጣሉት እናደርግ እሺ ይቻላል። እሺ ለነገ እንዲመጣሉት እናደርጋለን። እሺ መልካም ቀን።
እሺ እሺ። አሜን ለሁላችሁ። እሺ እሺ።